Good morning. Thank you for calling Mars Executive Apartment Alsaba Salam speaking. How may I help you? Hello ሰላም ጤና ይስጥልን።
ሰላም ጤና ይስጥልን።
እግዚአብሔር ይመስገን። ለ press release የሚሆን እ፣ አዳራሽ ይኖራችኋል?
ይኖራል ወደ sales and marketing transfer ላድርገው ስልክ?
Okay እሺ።
Good morning, sales and marketing. Zeni speaking. How may I help you?
ሰላም ጤና ይስጥልን።
ሰላም እግዚአብሔር ይመስገን። ለ press release የሚሆን አዳራሽ እንዳላችሁን ሰምተን ነበር።
እሺ ለ March seven ፈልገን ነበረ።
እሺ። ለምን ያህል ሰው ነው?
እ፣ ምን ያህል ሰው ይዛል? ከእናንተ አዳራሽ መጠኑን ንገሪን፣ ማንኛውም መሆን ስለሚችል።
It depends in indoor የሆነ እንትን አለን አዳራሾች አሉን።
Okay ግን እነሱ limited ሰው ስለሆነ የሚይዙት ምናልባት ደግሞ pool area ውን መጠቀም ትችሉ ከሆነ ብዬ ነው።
እሺ። ስንት እ፣ price አቸውን ማወቅ እንችላለን?
price አቸውን ያው officially request ስትልኩ ማወቅ ትችላላችሁ።
እሺ።
እና እንትን ትያለሽ።
ኢሜይልሽን ስጭኝ እና manager contact ብታደርግሽ እና ያለውን ነገር እና ቦታ ብታስይዝሽ።
ይቻላል።
እሺ ስልክ ኢሜይልሽ text እሺ ወይም ዜሮ ነገር- ዘጠኝ አ፣ ዜሮ ዘጠኝ ስልሳ ስድስት እሺ
ዜሮ ዘጠኝ ስልሳ ስድስት አስራ አንድ አ፣ አርባ ስምንት አርባ ስድስት እሺ ከየት ነበር ይቅርታ?
ዊ ፕላስ እሺ ዊ ፕላስ ሶሉሽን ነው። ለማርክ ለ March seven ነው። እንትንሽንም ኢዩ እና half እሺ፣ day አ- ነው። ታወሪያታለሽ እሷን እሺ ላኪልኝ አሁን እሺ